hello ጤና ይስጥልን ቺፕቺፕ። ጤና ይስጥልን አብረሽ ጥልን።
ለነገ order ማድረግ ፈልጌ ነበር።
ይቻላል ዛሬ group ኡን ይሙሉት። order አድርገዋል ዛሬ ክሬት አይ አድርገዋል።
አላረኩም፣ ገና order ለማድረግ ነው የደወልኩት።
ምን ነበር የፈለጉት?
እ፣ ሽንኩርት፣ ቲማቲም፣ እህ፣ ድንች፣ እሺ ካሮት አለ።
አለ።
እሺ
ስለዚህ አ- ከመምሸቱ በፊት እህ፣ ከአስራ አንድ ሰዓት ባለው order አድርገው complete ይሁን group ኡ ለነገ እንዲመጣሉት።
እሺ እሺ እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን።
አሜን።